ሄሎ ሄሎ ጤና ይስጥልኝ።
አቤት።
ሳቤላ አዎ
ከዋሳ ኤክስፕረስ ነው የምደውልልዎት።
እሺ።
እቃ ተልኮልዎት ነበርና ደርሷል።
አይ በዚህ ፍጥነት
አዎ እንዴት ነው? ምን ምን አገኛችሁ?
ዛሬ መተው መውሰድ ይችላል?
ዛሬ እሑድ አይደለ?
እሺ ነ- መቼ ይችላሉ?
ነገ እመጣለሁ።
እሺ ከጠዋት ከሁለት ተኩል እስከ አስራ አንድ ሰዓት ተኩል አለ።
ያውቃለሁ።
እሺ ቢሮአችንም ያውቁታል?
ሀያ ሁለት እንትኑ ጋር አይደለ አክሱም ሆቴል ያለው?
አዎ አዎ Yeah።
ጌታውን በሻል አዎ።
እሺ በቃ እናመሰግናለን።
ሁሉም ዕቃ መጥቷል። ወተቱ ምኑ?
አዎ Hello።
መጥቷል። Hello hello መጥቷል።
እሺ ቴንክ ዩ ቴንክ ዩ ሄሎ ቴንክ ዩ አመሰግናለሁ። እሺ።